ሄሎ ጤና ይስጥልን ቤስት ቤት አዴት ነኝ።
ሰላም ነው።
ሰላም እንዴት ነህ?
ቅድም ደውዬ ደውዬ ነበር የሆነ ሁለት ጨዋታ ቀረው።
እሺ
እ ጨዋታው ሙሉ ጠፋ ከእንትን ላይ
እም፣ ከምን ላይ
ከምቆርጠው ላይ ማለት ነው።
ምን እኮ ምን ምን ልርዳ?
ሁለት ሁለት ጨዋታ ሲቀረው ወጣና ማለት ሙሉ ጨዋታ ጠፋ። ከዚህ ላይ የለም ማን እንዳጠፋው
ጨዋታው የለም
አይደለም ሙሉ አንድ ቤት የሚደረግበት ተጫዋ- እንትን ዝርዝር አለ አይደለ?
አዎ የእነሱ ዝርዝር ሁሉም green green አብርቶ ሁለት ጨዋታ ሲቀረው ወጣ። ሙሉ ለሙሉ የለም እሱ እንትን cash out ብለው ነበር።
አላልኩም እስቲ ትኬቱን ላክልን ቴሌግራም ላይ
እንዴ እ- ጠፍቷል እኮ ምን ነው የምልከው
ከ history ላይ ጠፍቷል።
ከ- እኮ ከ history ው ላይ እኮ ነው የጠፋው።
እም፣ ማ- ማለት system ኡ አያጠፋም normally ራስህ እኮ ሙሉ በሙሉ cash እንትን ካላልከው በስተቀር አላልኩም ብልማ ወይ ብሩን ያስመጣል ምን ያልኩት ነገር የለም።
አብ- እኮ እንዴት ታዲያ ምን ልርዳ ታዲያ? ትኬቱን ካላየን ለምን ልንረዳህ እንችላለን ታዲያ ወንድሜ? ት- እስቲ ስልክ ቁጥርን ትነግረኛለህ? maybe ዜሮ ዘጠኝ
ዜሮ ዘጠኝ አስራ ስድስት እሺ ሰባ ሰባት ሰባ ሰባት ስልሳ ሰባት ሃያ አንድ ስልሳ ሰባት ሃያ አንድ ይላል።
እያየሁልህ ነው hide አድርጎት ይሆናል እንዴ? hide እኮ ቆይ ልይልክ
እሺ።
ጋሚ ስልክን ትነግረኛለህ? ዜሮ ዘጠኝ አስራ ስድስት እሺ ሰባ ሰባት ሰላሳ ሰባት አይደለም ሰባ ሰባት እሺ ሰባ ሰባት ስልሳ ሰባት ሃያ አንድ
ስንት ሰዓት ነበረ እንትን ያልከው?
ቀን ወደ አስራ አንድ ሰዓት ነው እንትን ያልኩት ስልሳ በስንት አካባቢ ብር በስንት ብር ነበር?
ሀያ አምስት በሀያ አምስት በሀያ አምስት ብር በጣም ብዙ ነው ያለው። በሀያ አምስት በሀያ አምስት ለመጨረሻ ጊዜ የቆረጥከው ትኬት ነው የጠፋው?
አይደለም መሀል አካባቢ ነው። ከዛ በኋላም እኮ ቆርጫለሁ።
አዎ እኮ የትኛው ነው አሁን? እኔ ትኬቱ እዚህ ላይ አለ እና ሰዓቱን at least እንኳን ብትነግረኝ አወጣልክ ነበረ። ወይ ደግሞ ስንት ብር አግኝተሃል አሸንፈህ?
ሰላሳ ሰላሳ ሶስት አሁን ነው የሚለው ሰላሳ ሶስት ሺ
እ?
ሰላሳ ሶስት ሰላሳ ሶስት ሺህ አዎ፣ ወደ ሰላሳ ወይ ከ- ወይ ሰላሳ ሺ ወይ ሰላሳ ሶስት ሺ ነው።
ሰላሳ ስምንት ሺህ
ሰላሳ ወር ሰላሳ እንደዛ ነገር ሰላሳ ስምንት አንድ አለ።
ምን hide አድርጎት ነው?
አይ አይደለም፣ ትኬቱን ልነግርህ እችላለሁ።
እሺ
ባለ ሰላሳ ስምንት ሺህ ልንገርህ? አዎ አንድ ነው ሰላሳ ስምንት ሺህ ያለው እሺ።
ልንገርህ እሱን።
አሁን ማለት እ, እኔ ላይ ይታያል።
ቆይ አንዴ እም፣ ማለት ይታያል ማለት ነው። አዎ ትኬቱ አዎ አዎ ሪል ቫል ቫሊ ካብሮስ እ፣ ሃሮ ዲፖርቲቭ ብዙ አሉ ላ
የመጨረሻው ወይ ጨዋታውን ልንገርሽ፣
እሺ
ሮማ ሮማ የሚል
ሮማ እም፣
እ፣ አይ ይሄ ሪል ቫሎ እ፣ ቫላዶሊድ ነው የሚለው ከቡርጎስ ጋር
እም?
ሪል ቫላዶሊድ ከቡርጎስ አይደለም አይደለም፣ ከሱ ውጪ ሌላ አለ። ሌላ እሺ የመጨረሻው ማን ነው ያልከኝ?
ሮማ
ሮማ ሮማ
የለም አባ
እኮ እንዴት ለምን ጠፋ ነው ስለ ሮማ አይ፣ እሺ የሆነ እንትን ቢኖር ጥሩ ነው። ሮማ ከማን ጋር ነው የሚለው
ሴት ላል እሺ እ
ሴት ቆይ እሺ ይዤ
ሄሎ
ሄሎ ቆይ ለመድረስ ወይ እያየኸው ነው? እሺ አዎ ቆይ ወይ መልሼ ልደውል እንዴ
እሺ መልሰህ መደወል ትችላለህ። እሺ አባ